የምትለው?
ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ነው የምደውለው።
እሺ።
ደውለው ነበር አሁን።
አዎ ኦክሲጅን የለኝም፣ ማሽኑ አልተሰራልኝም።
አ፣ ማሽኑ ምንድን ነው ብልሽቱ?
እየተመላለሱ ያዩታል። ይቆ- ሲ- ደሰርተው ሲወጡ ይቆማል። በቃ ሙሉ በሙሉ አሁን ነው የሚቆመው?
በእንትን በሀረር ድራፍት አድርጌው ነበር።
እህ፣ እሱኑ በአጋጣሚ ሊያጥቡ መጥተው እሺ
በእኛ እንትን እናንተ ትሰራላችሁ ብለው ተናደው ሊያመለክቱ ወጡ።
እሺ። አሁን ሙሉ በሙሉ ነው የቆመው?
ኦክሲጅን የለኝም። አዎ አራት ድራፍት አውርጄ በምደምሸት ግራ ነው የገባኝ።
እሺ። ይህንን ለማጣራት ነው ብልሽቱን። አመሰግናለሁ።
በዚህ ነው የምደውለው ሌላ ቀን።
አዎ በዚህ ደውሉልን።
እሺ። እና ኦክሲጅን ካለ ለዛሬ እንደምንም ብትልኪልኝ ደስ ይለኛል።
አዎ እሱም መዝግቤ አስተላልፌልዎታለሁ። የትኬት ቁጥር ሰጥቼ ሆቴል አዎ አንቺ ነሽ? እሺ፣ አ እሺ።
እሺ